ሰው ይለማል ፈልጋ ለጤና ስጥል ጠብታ አምቡላንስ
ይቀጥራቸው ቀን ሄሎ አቤት ሰር ጠብታ አሁን ቅድም ደውዬላችሁ ነበር እና ባለሙያ አገናኝ ብላችሁ ነበር እሺ ይኸው እሺ
ሄሎ ሄሎ ወይ ጤና ስጥልኝ አብሮ ይስጥልን እሺ የኬዝን ለቆብ ነበረ ምንድን ነው ህመማቸው እ?
ህመማቸው ምንድን ነው ኦክሲጅን ምን ያህል ነው ሜንቴን የሚያደርጉት ኦክሲጅን ሶስት ሊትር ሁለት ሊትር maintain ያደርጋሉ እና ሙሂብን እንትን አይሉም አይንቀሳቀሱም በቃ ቤት ማድረስ ኦክሲጅን ብቻ ነው የሚፈልጉት okay ህመማቸው ምንድን ነው cardiac problem ነው heart failure አላቸው
okay ሌላ ህመም የላቸውም አዎ ዲም ናቸው conscious ናቸው አይደለ conscious ናቸው እንዴት ነው እንትን ይላሉ ከእነሱ ጋር ያወራሉ ሶማሌ ነው- ሶማሊኛ ነው የሚያወሩት ያን ያህል active ነው አያወሩም እነሱ ናቸው የሚ- እንትን የሚሏቸው feed የሚያደርጓቸው ምናምናም ነገር okay እሺ በጣም ጥሩ እሺ እስቲ ስጭ ለሱ እሺ እንካ
ሄሎ ሄሎ አቤት sir እሺ በጣም ጥሩ እ፣ ምን አ- ታደርግልኛለህ መሰል አሁን ኦ- ጨርሳችኋል አሁን መሄድ ነው ጨርሰናል አዎ መውጫ ምናምን ይዘናል ቆጭ ብለን እናንተን እየጠበቅናችሁ ነው በጣም ጥሩ አሁን ግን እጄ ላይ ያለው አምቡላንስ አድቫንስ ነው
እሺ እ፣ ሁለት አይነት አምቡላንስ ነው ያለው basic እና advance ነው advance ነው እጄ ላይ ያለው advance ማለት እ፣ አ።
ሙሉ የ patient machine ምናምን ሙሉ አጠቃሎ የሚይዝ ነው እሺ ኳ የምትፈልጉ ከሆነ ስድስት ሺህ ሀምሳ ብር ነው ፍየት
ኧረ ስድስት ሺህ ሀምሳ ብር አንችልም
okay እንደዛ ከሆነ ደግሞ basic ኡ አምቡላንስ አሁን ስራ ላይ ነው ደውዬ check አድርጌ መልሼ ልደውል basic ኡ ስንት ነው
እ?
ፍረንሱ ሊያው basic ኡ ስንት ነው ሁለት ስድስት መቶ ሀምሳ ብር
ሁለት ስድስት መቶ ሀምሳ አዎ። ግን እሱ ስራ ላይ ነው አሁን
እም፣ ስንት ሰዓት እንደሚመጣ አይታወቅም አዎ፣ emergency ነው የወጣው check አድርጌ መልሼ እደውልልሃለሁ
እሺ እሺ እሺ እሺ አመሰግናለሁ እሺ